ወይ ሄሎ ብሩክ፣ እሺ
እሺ አሁንስ?
እሺ ተመላሽ ስለሆነ ዊን ቢሆን እንከራከር ነበረ። ተመላሽ ስለሆነ ነው እንጂ እ?
ማንኛውም እንደዛ ስለሆነ ነው እና በቃ
ለዛ ነው። እሺ በቃ እናመሰግናለን። በስልክሽ ብትደውይልኝ ደስ ይለኛል። በስልክሽ ብትደውይልኝ በስልክሽ ቢሆን ዜሮ ጥሩ ዘጠኝ ነበር። አይቻልም ብሩኬ። ለማንኛውም መልካም ቀን። እሺ አይቻልም።
አዎ።
እኔ እና አንቺ እንጂ ድርጅቱ ጋር አልደውልም።
እም እም እም።
ድርጅቱ ጋር አልደውል ንገሪኝ። አስራ ሁለት አይ ethics ኡ አይፈቅድልኝም ለዛ እ?
ethics ኡ አይፈቅድልኝም ብሩኬ።
እሺ አመሰግናለሁ። እኔ እሺ እሺ፣ እሺ፣ እሺ፣ ይቅርታ ይቅርታ በቃ ችግር የለም።